Hello hello hello አቤት
hello አቤት ጤና ይስጥልን ጤና አብሮ ይስጥልን። የሆነ ቪትስ ለጥፋችሁ ነበረ ኦንላይን ስንት የሚል
አንድ ሚሊዮን cash የሚል
አንድ ሚሊዮን cash እ ሌላው በባንክ አዎ አንድ ሚሊዮን cash ቪትስም አለ ግሎሪ ሰባት ሰው የሚጭንም አለን ግሎሪው እንደውም ዘጠኝ ሰው ነው ሰ- እንትን ነው ዘጠኝ መቶ ሀምሳ እንትን ሺህ ነው ለራይድ ነበር የፈለግነው።
አዎ ይሄ ራይድም ፈረስም አለው ሰባት ሰው ይጭናል ግሎሪ እንደ አማራጭ ነው የምነግርሽ እንጂ ቪትስም አለ
እሺ። ግሎሪ ይሄኛው ነው ታዲያ ግሎሪው ምንድን ነው መስመር ላይ ራሱ ይሄ መገናኛ ሰልፍ ላይ ምናምን የለም እያስከፈሉ የሚወስዱት አዎ።
እንደሱ ብትጭኝበት ስምንት ሰው ምናምን ስለሚጭን አሪፍ ነው። ከስራ ሰዓት ውጭ ራሱ እ, አንድ ነጥብ አራት አለብህ ዘጠኝ መቶ ሀምሳ ሺህ ነው cash የምትከፊው።
እሺ ቪክስ
ቤቱ አንድ ሚሊዮን cash፣ ቀሪው ባንክ ነው የሚሆነው።
ስንት ነው ባንኩ?
እ፣ ስንት ሞዴል ነው ያየሽው?
ሁለ- ሁለት ሺህ ሁለት ሁለት ሺህ ሁለት ሶስት ሺህ ሁለት ሺህ እንደዛ
እስከ ስምንት ከሀምሳ ምናምን ቀሪ ባንክ ይኖርበታል።
እንትን ነው fix ነው ዋጋው
አዎ ባንክ ከሆነ fix ነው
ቁጥሩን ለ- ወደ ሶስት ለማዞር ይቻላል።
ይቻላል። ያ ኮድ ሁለቱን ኮድ ኮድ ሁለት ሁለት መሰለኝ። አዎ።
አዎ ከ- ከተዞረ በኋላ ነው ወደ ብድሩ የምንገባው ማለት ነው። ብድር እኮ የለበት የሚያያዝ ነው ገና አሀ መያያዝ ነው እንጂ ብድር የለበትም።
የ- አዎ፣ ያኛው ብድር አለበት። አሁን ይሄ ግሎሪ ያልኩሽ already ብድር አለበት። ዛሬም ብትከፊ ዛሬ ይዘሽ መሄድ ትችያለሽ። ያ ግን እስከ ሀያ ቀን ሀያ አምስት ቀን ትጠብቂያለሽ ብ- ብድሩ እስኪያልቅ
አይደል
እ?
በቃ እንትን የት ነበረ እንትናችሁ? መስቀል ፍላወር ነው እዚህ ፓስተር ነው።
መስቀል ፍላወር እነዚህ ያሉት መስቀል ፍላወር ነው።
ወደ ፓስተር መምጣት አይችልም አይደል?
አዎ አይ እዚህ ናቸው።
በቃ ምኑ ጋር ነው መስቀል ፍላወር?
እ፣ ናዝራ ሆቴል ፊት ለፊት
በቃ እንደውልላለን ነገ በ- በጠዋት መጣ አይደል? ከሶስት ሰዓት በኋላ
እሺ በቃ በዚህ እንደውልላለን።
እሺ ዚፕ ግን ባትሪ ምናምን ሁሉ ነገር መጡ ነው
እ
ዚፕ ሞተሩ ማን ሁሉ ሰላም ነው አይደል?
አዎ ሰላም ነው።
አዴዳ የሆነ ችግር እንዳይኖር ላስቀምጠን አራት ልጅ ነው ብዬ የምመጣው
እሺ እ፣ ነገ ስገባ ደውዪልኝ ቪትሱ ለቪትሱ እ?
ይሄኛውን ነው እኔ ያስፈተሽኩት ግሎሪውን የቪትሱን ነገ ስገባ ጠይቄ ልንገርሽ ከመምጣትሽ በፊት በቃ ትደውልልኛለህ ታዲያ እንደገባ አይ ደውዪልኝ ነገ እ፣ ወይም ስልክ ልስጥሽ ሀያ ስድስት ዜሮ ዘጠኝ ዘጠና
ሀያ ስድስት ዜሮ ዘጠኝ ዘጠና
ዜሮ ዘጠኝ ዘጠና ዘጠና
አዎ
በቃ ዜሮ ዘጠኝ አስራ አንድ ነው አስራ አንድ ቤት አዎ እሺ በቃ እሺ እሺ ሰላም
እሺ